ሰላም ጤና ይስጥልኝ።
አብሮ ይስጠን።
አልመ ሪል ስቴት።
አዎ ነው።
እሺ ከ Plus Solution ድርጅት ነበር ምደውልሎት።
እሺ ከዚህ በፊት WePlus Solution Provider የሚል መተግበሪያችን ላይ አገልግሎት ለመስጠት ተመዝግበው ነበር Okay። እሺ
እና አሁን ላይ አገልግሎት መስጠት ስለጀመርን Okay Online ላይ ሆነው በመጠበቅ እ፣ በነጻ አገልግሎቱ መጠቀም ይችላሉ፣ ደንበኛ Okay።
ማግኘት ይችላሉ።
Okay። በጣም ጥሩ። Okay እሺ፣ የተወሰነ ነገር በተጨ- ልትልኝ ትችላለህ? ቴሌግራም ላይ
እችላለሁ። በተጨማሪም ደግሞ WePlus Solution Provider User የምትል application አለችን።
Okay። አ፣ እሷን በማውረድ የድርጅቶችን profile ማየት ይችላሉ። ሌሎች አገልግሎቶችም እዛ ላይ መጠቀም ይችላሉ Okay።
ተጠቃሚ።
ቴሌግራም ላይ የተወሰነች ነገር ትጠይቅ።
እሺ፣ እሺ፣ እሺ፣ እሺ አመሰግናለሁ።
እልክልዎታለሁ። መልካም ቀን። እሺ።
አሜን።